እም ኧረ ምንም እኮ ችግር የለውም። hello hello፣ ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ከችፕችፕ ነበር የምደውልዎት።
እሺ ይቅርታ፣ ዛሬ ያልተረከቡ product አለ?
አዎ፣
ምን አልመጣልዎትም?
gar- garlic አልመጣም።
Okay፣ garlic። እሺ፣ እ ቃሪያ ነበረኝ ት- ትዕዛዙ እኔ እንጃ ይመለስ አይመለስ።
ቃሪያው fail አድርጓል። ብሩ ነው የሚመለስልዎት።
እም፣ okay። ስለዚህ Hello?
አልመጣም። ነጭ ሽንኩርት አልመጣም።
garlic ብቻ ነው የቀረው። ይሄ ነገር refund ይደረግልዎታል። የቃሪያው
እሺ እሺ።
garlic የት አካባቢ ነው የሚመጣልዎት? ይቅርታ እ ደውሎልኝ ነበር ጠዋት።
እኮ ከዛ የት በኋላ አካባቢ ጀሞ ይመጣል?
ጀሞ ሚካኤል
እሺ ጀሞ አፍሪካ ኬክ አንበሳ ማን ነው አፍሪካን ጀርባ።
እሺ ይመጣልዎታል። እሺ መልካም ምሽት።
እሺ እሺ።
እሺ።
እንዴት ነህ?